ሌላ ሬዲዮ አቤት አቤት ይኸውልህ ቅም አይተህ የለም ተብሎ
ምን አልሽኝ እናት? ሄሎ ይቆ- ይቆራረጥ እናት አይሰማም።
እየ- ይቆራረጣል። ሄሎ ሄሎ አይ አይሰማም በደንብ ይቆራርጣል። ምን አልሽኝ እናት? አቤት አሁን ይሰማል። አቤት አቤት አ- አቤት ምን አልሽኝ እናት? አቤት
ሄደ- አይሰማም።